ስልኝ ሰፖርት
ጠጠና ስልን አብሮ ይስጥልን። ምን ዳዊት
ቴሌብር ላይ ሀምሳ ብር ሞልቼው ነበር።
እሺ
ቴሌብር አስከፍቼ ማለት ነው።
እሺ
እና አሁን ገብቼ ሳይ የለም ቦታው። እንዴት ነው አት- ለአጠቃቀሙ ፍሬሽ እሺ ስለሆንኩኝ ማወቅ- ትራንዛክሽን ሜሴጁ አለ አይደለ? ሲከፍሉ የቆረጠበት ትራንዛክሽን ሜሴጅ ሲከፍሉ የቆረጠው አዎ።
ትራንዛክሽን ሜሴጅ አለ አይደለ? እሱን ለእኔ ቴሌግራም አዎ።
ይላኩልኝ በዚህ ስልክ ስልክ ቁጥር እሺ።
ልንገሮት ዜሮ ዘጠኝ ስልሳ ዜሮ በስልሳ አይደለም በስምንት ቤቱ ነው የከፈትኩት።
አይ ነው ለእኔ ነው የሚልኩልኝ። እሺ ዜሮ ዘጠኝ ስልሳ እሺ እሺ አ
ሰባ ሁለት
ስልሳ ሰባ ሁለት አርባ ሁለት
ስልሳ ሰባ ሁለት አርባ ሁለት ሰባ ሁለት
እሺ ሰባ ሁለት አርባ ሁለት ሰባ ሁለት ስልሳ አዎ፣ ቤት በሱ ላይ ቴሌግራም ላይ አዋሩኛ
እሺ ሰባ ሁለት ሰባ ሁለት ሰባ ሁለት ዜሮ ዘጠኝ ስልሳ ሰባ ሁለት አርባ ሁለት ሰባ ሁለት በቃ እሺ እሺ እሺ እናመሰግናለን።